hello ሰላም ጤና ይስጥልን ቺፕቺፕ ሰላም ነው። እንዴት ዋልክ?
እግዚአብሔር ይመስገን ሰላም ትናንት ወዲያ እቃ አዘን
እሺ በማንጎ ፋንታ ፓፓዬ ተጨማሪ መቶ ተመላሽ ሆኖ ነበረ።
እሺ ዛሬ ይመጣል ብላችሁ ነበር፣ ግን ልጆቹ order ኡ ጋር አብሮ የለም እያሉ ነው።
okay እስኪ ቁጥር ይንገሩ ሌሎችኛ አስራ አንድ አስራ አንድ ሀምሳ ሁለት እሺ ሀያ ሁለት ስልሳ አንድ
ተመላሽ አድርገውት ነበረ አዎ አዎ
ምንድን ነበረ የቀረቡት product ማንጎ
በሀያ የታዘዘው ነው አዎ
እሺ ለነገ ላስገባሎት ነገ መረከብ ይችላሉ ዛሬ አልገባም።
አዎ ዛሬ አልወጣም
ውይ ዛሬ ልከነዋል ብላ እኮ ትናንትና ነግራን ነበረ፣ ዛሬ ነግራ ነበረ።
አዎ የት ነበረ location ጀሞ
ያው አልወጣሎትም ዛሬ ለነገ ላስገባሎት
ለነገ እሺ፣ ስንት ሰዓት ነው? አሁን ነገ ስራ እሑድ ነው ታውቂያለሽ፣ እረፍት ነው።
አዎ እንደወጣ ነበረ እዚህ የሚያሳየኝ driver ኧ አልያዘውም ለዛ ነው ይቅርታ በጣም እኮ ግን ትናንትና ብላ ነበረ። እዚህ ነገር እሺ፣ ነገ ከ- ከሰዓት ይደርሳል።
አዎ ጀሞ ከሰዓት ነው የሚደርሰው ገርጂ ስለሆነ warehouse እ፣ ከዛ ስለሚነሳ ሰዓት ነው ከነገ ግን እንዳያልፍ።
አያልፍም ለነገ አስገባሎታለሁ እሺ በቃ እሺ እሺ መልካም እሺ እ።